that somebody. that-
ሄሎ
አቤት ጤና ይስጥልን።
አብረስትን አሁን ደውለውልን ነበር ወደ ፍሊንግስቶንስ
እና
ወደ ፍሊንግስቶንስ አሁን ደውለውልን ነበር።
በስህተት ነው እና case ውስጥ አድርጌ ነው ስልክ በራሱ የተደወለ